Hello
ሌላ አቤት፣ ሰላም ጤና ይስጥልኝ።
አብሮሽ ይችላል። እንዴት ነሽ?
አለን እግዚአብሔር ይመስገን። ከቤት ቤት ነበር የምደውልልህ።
አዎ አዎ እ እ?
አዎ አዎ፣ አሁን እያወራ ነበር።
እሺ ይኸውልህ አንተ ባልከኝ ቀን በሁለት ዜሮ ሶስት አድርጌ ስሞክረው ሁለተኛው ወር ነው ወይስ ሶስተኛው ወር ላይ ነው ያወጣኸው?
ቀኑ የሚለው ሁለተኛ ወር ነው።
እኮ እኔ confused ስለሆንኩኝ ነው። አሁን ሶስተኛ ወር ቀን ሁለት አድርጌ ሳየው የለም።
አይ screenshot ኡ ላይ ቀኑ የሚለው በስንት ነው?
ቀኑ የሚለው ሁለት ሶስት ነው የሚለው። ምናልባት ወርና ቀኑን አቀያይረ ነው ከሆነ ነው ምልክ እኔ አንተ የላክልኝ ላይ ሳየው ቀኑ የሚለው ሁለት ሶስት ሁለት ሶስት ሁለት ሺ እኮ ዜሮ ሁለት ሶስተኛ ወር አዎ
እና ሶስተኛ ወር ስለ- እኮ አዎ።
በዛን ቀን የለም ወይ ሌላ ቤት ቤት ቁጥር አለ ወይ ያልኩት እኮ ለዛ ነው። ወይ ደግሞ ቆይ አ- February ማን ነው ሁለተኛ ወር ቀን ሶስት አድርገን እንያው።
እንደዛ አድርገሽ ሞክሪ ቤቲ። ግን ማለት ነው እኔ ጋር የሚለው በሶስት እንደሆነ ነው። ብር የገባልኝ ብር የለም እ እሺ ቆይ አንዴ ልጠብቅሽ ቆይ አዎ አትዝጋው ቆይ አንዴ እስቲ ቁጥርህን ንገረኝ ደግመህ
ስልሳ አራት
ቤት ቤት ቁጥርህ የምትጮትበት አ
እሺ ዜሮ ዘጠኝ ስልሳ አራት ዜሮ ሰባት እህ ዜሮ ሰባት እሺ ሀምሳ ስድስት እህ ዜሮ አንድ
ኦኬ አይ ሲ አይ ሲ እሺ እ እ አሁን አገኘሁት
አገኘሽው?
አሁን አገኘሁት ቆይ አንዴ
ሄሎ
እዛው ላይ መልስልሃለሁ በቃ እሺ አንዴ
እሺ እሺ እሺ እሺ እጠብቃለሁ እሺ እሺ